ሄሎ ሰላም ጤና ይስጥልኝ።
አብሮኝ ስለሆነ ዳዊት ነው ከመቂ ነው የምደውለው። ዳዊት ነኝ ከመቂ ነው የምደውለው።
ከመቂ ዳዊት ዳዊት agent እሺ፣ እሺ። ከመቂ ነው እኮ አይደለ?
አዎ ከመቂ እሺ።
ምን ሰላም ዋላችሁ።
እህ፣ እንትን የሆነ ልጅ በ voucher withdraw አድርጎ ነበር በይ እሺ፣
pending ላይ አየዋለሁ፣ ግን payment ID ው እሺ።
እንትን አይደለም ልክ አይደለም። ሳስገባው እንትን ነው ወጥ sound ነው የሚለው።
እ፣ እስኪ አንዴ voucher code ኡን ትነግረኛለህ?
payment ID ውን ነው እያገኘሁት ያለሁት። voucher code ነው ላገኝ የምችለው።
voucher ልጅ አድርጎ ነው አይደለ?
አዎ withdraw ይባል እና አንተ pending ጋር አንተ ጋር መቀበል ፈልጎ ነው አይደል?
አ ወ- የእሱ account history ጋር ግ- ግ- ግቡና voucher account- history የምትላለች account account history history ውን click በዛ- ሲያደርግ በሱ account ማለት ነው እሺ እዛ voucher history የሚለው አለ። voucher history የሚለው ውስጥ start እና end date ኡን አስተካክሉና search አድርጉ።
ቀኑን እዛ ቀኑን አስተካክሉ። የዛን ቀን የውዝድ ያደረገበትን ቀን ማለት ነው። start date እና end date ኡን አስተካክሉና search ስታደርጉ ይመጣል። status ኡ pending ብሎ voucher code ኡ ይመጣል።
እሺ እሺ ሞክሩትና እምቢ ካለ ደውሉልን።
እደውላለሁ።
እሺ መልካም ቀን።
መልካም ቀን ይላል።
እሺ